Hello ጤና ይስጥልኝ ዲስትሪክት ኖ
hello አቤት አቤት
ምንድን ነው ስሙ ቤ- እንትን ከ account ኤ ላይ ትናንትና እየተጫወትኩኝ እሺ መቶ ሁለ- መቶ ሁለት ብር ወስዶ እንትን አለ መቶ ሁለት ነው ምን መቶ አለ?
ሀያ ነው ምን መቶ አለ ሀያ- መቶ ሀያ ብር እ ወስዶ ዝም አለ እንትን ውስጥ አለ ምንድን ነው ስሙ ይሄ እ voucher እንትን የሚለው ኦኬ በቦቸር ህዝብ አድርገህ ነው ቮይቸር ውስጥ አለ አሁን ስሞላበት እ